ጤና ይስጥልኝ። በስፖርት ነው ባኮ የምንረዳው?
ሁሉ ስፖርት በሳንቲም ፔይ ብር አስገብቼ text ገብቶልኛል። ከሳንቲም ፔዮች ግን account ኤ ላይ የለም።
እሺ ከሳንቲም ፔ የደረሱትን text በቴሌግራም ይላኩልን። ከቴሌብር የተላከሉትን
okay፣ text ኡን ነው አዎ።
receipt ኡን- receipt ኡን?
አዎ receipt ኡን ማለት ነው።
okay፣ እሺ ቁጥር የያዘኛ ነው የቴሌግራም እሺ፣ ነገር ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት ሰላሳ ዜሮ ስድስት አዎ እሺ